ሄሎ
ሄሎ
ጤና ይስጥልን ቤት ቤት
ሄሎ ሰላም ጤና ይስጥልን ቤት ቤት
አይ የሆነ ብር ወደዛ እንትን ብሎ ነበር ነው ያለው። አልገባልኝ message አልገባልኝም። ሰባት መቶ እ?
ብር የዛሬው ሁለት ቀን ማለት ነው እሺ
ብር ሰባት መቶ ብር ሳይገባልኝ ቀራኝ። እዛ ወደ message አልመጣልኝ።
እ ሰባት መቶ
አዎ
እሺ ቤት ቤት ቁጥሬ ነው
አ- አይደለም ሌላ ቁጥሩ ነው ልኝ ያው ልንገርህ እሺ ንገረኝ ይሄ ነው ዜሮ ዘጠኝ አስር ራሱ ይሄ ነው ይሄ ራሱ ማለት ነው መጨረሻ ሰላሳ የደወልክበት ነው አዎ መቼ?
መጨረሻ ቀኑ በአስራ አራት ነው አዎ መጨረሻው ሰላሳ አራት
እሺ ቀኑ በአስራ አራት ነበር